ጤና ይስጥልኝ። ስፖርት በኮምን እርዳት
ጨዋታው ካለቀ በኋላ ያልተለቀቀ ጨዋታ ነበረ።
እሺ መቼ ነበረ?
ከትናንት ወዲያ ትናንት ወዲያ ጨዋታ ነው። ፖስትፖንድ አለት?
ፖስትፖንድ የለውም።
እሺ ትኬት ቁጥሩን ይዘ
ትኬት ቁጥሩን ዘሬ ሄኖክ ስልሳ አምስት አስር ስልሳ ዘጠኝ ሀያ ስምንት ሰባ አራት
በኦንላይን ነው።
በኦንላይን
እሺ ስልኮትን ይንገሩኝ
አካውንት የሚጫወቱበትን
ሰማንያ ስምንት
ዜሮ ሰማንያ ስምንት
እስኪ አንዴ ጠብቂኝ ብዬው ሰርች ብሎ ሰርች ዘጠና ስምንት
ዜሮ ዘጠኝ ሰማንያ ስምንት ዘጠና ስምንት
ዘጠና አንድ ስልሳ ሶስት
ቼክ ይደረግሎታል። ደብቀው